ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ነጻነት security guard ነው።
አዎ
እሺ እኔ ከ WePlus Solution ነው የምደውለው።
እ ከ WePlus Solution ነው የደወልኩልዎት።
እሺ
እ ባለፈው ልችሎት ነበር እና በቴሌግራምም ብ- እንትኑን ምንድን ነው application ኑን ል- ልታወርዱበትን እንትን ልኬላችሁ ነበረ register አላደረጉም እና እና ከ Play Store ማውረድ ትችላላችሁ or ደግሞ ሁሉ በ ተከታይ ነበራ አሀ
ስራ መልኩም አላወረድኩትም እሺ ስለዚህ ከ Play Store ማውረድ ትችላላችሁ or በ text እንላክልዎት link ኡን
ምን application ኑ እ
ወይ ምንድነው የሚባለው WePlus ነው application ኑ የሚለው WePlus Solution መላክ provider ከቻላችሁ ላኩት ችግር የለውም ምናልባት የተሳሳተ የተሳሳተ እንዳናወርድ እሺ እሺ እሺ አመሰግናለሁ መልካም ቀን እሺ እኔ